ጤና ይስጥልኝ የኢትዮ ዘጠኝ ማዕከል በወርቁት ምንርዳት አሎ አቤት ሄሎ ጤና ይስጥልኝ
ትኬት እንዴ በንግድ ባንክ ነው ማስገባት ማለት አዎ በንግድ ባንክ ነው ከንግድ እሺ ቅድም ቅድም ያዋርኩልሽ ነኝ አካውንት በምንድን ነው ይላክልኝ እሺ አሁን በወርቁት የሚጠቀሙት ቴሌግራም
በቴሌብር ነው ቴሌግራም አሁን የሚጠቀሙበት ስልክ ነው አዎ ነው አዎ ከሆነ ፓስፖርቶትን ስለምንፈልግ ሙሉ ዲቴል ኢንፎርሜሽኑን እሱ ይልኩልናል በዚህ ስልክ ላክ አዎ አሁን በምንልከው ሰማንያ ስንት ነበር ያልከኝ በዛው ወይ ትነግሩኛላችሁ አይ ችግር የለውም ቆይ እዛው ላይ አንድ ላይ እናሳውቆታለን ችግር የለውም እሺ በዚህ በዚህ ኃይል በላችሁ ቆይ ይጠብቁኝ እሺ ቴሌግራም እንትን ካቹ ነው የሚለው የቴሌግራም እ፣
ማን ነው የሚለው ካቹ ነው የሚለው ስልክ ታቹ ታቹ በሱ ያክልኝ እሺ እሱ እንልክለን ከዛን ቡኪንጉንም ልክ ይዘን እንደጨረስን እዛው ዲቴይል እንልክሎታለን አይተው ኮንፈርም አድርገው ወይት የመክፈያ ይችላሉ ከፍ እንደጨረሱ ሪሱን ሲልክልን ወደ ትኬት ወሰድ ትሎታለን
እኮ ድረሰኝ ስለ አዎ አዎ ትክክል እሺ ላክ ቴሌግራሙ ላይ ላክልኝ አዎ ደርሶታል እሺ እሺ